ሄሎ ጤና ይስጥልን ቤተሰቤት ረድኤት ነኝ።
ረድኤት እንትን check ትላንት ብር withdraw አድርጌ ነበረ በቻፓ እሺ
እሱን check እንድታደርግልኝ ነው።
እሺ ንገረኝ ስልክህን።
በዚሁ ዜሮ ዘጠኝ አስራ አ አምስት በደወልክበት ነው?
አዎ እሺ እሺ። ስንት ብር ነው?
አንድ ሺህ ሰው
ሄሎ አቤት process ላይ ነው። እሺ አባ አሁን ለቻፓ ልክላቸዋለሁ ያ- እ፣ ይገባላል። አሁን አሳውቃቸዋለሁ። እሺ እሺ ሰው ስንት ሰዓት ይቆያል?
እ፣ ካዩት ወዲያው ይመልስልናል። ችግር የለውም።
እሺ
እሺ፣ መልካም እሺ ቀን።
አመሰግናለሁ። መልካም ቀን ለአንቺ